ሄሎ ጤና ይስጥልን ቤተሰቤት
ወንድ ወደ አራት መቶ ብር ማጣ የለቀ ውድረው የለካ አልገባኝ ከንቲባ ውድረው በምን በሳንቲም ነው አአ
አሳውቀናል እኮ እስካሁን አልመለሱልንም እኛም ነግረናቸዋል እስቲ ስልክ ሀይ ሞቼ ልስጠን መቼ መለሰ- እመለሳለሁ አሁን እፈልጋለሁ እኮ ስን- ስልክ ልስጠህና እስቲ አናግራቸው እስቲ ሞክርላቸው አንተ
አ?
ስልክ ልስጠህና የሳንቲምን አንተ አዎ፣ ስልክ- ሞክርላቸው
እነግራለሁ ስልክ አ ዜሮ ዘጠኝ ሰባ ሰላሳ ሶስት ሰላሳ ሶስት
ያንተን እኮ አይደለም
አ እሺ እሺ ንገረኝ እሺ ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት
እሺ
ሰላሳ ሰባት
እሺ
አርባ አራት
አርባ አራት አ ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት ከዛ
አ ሁለት ሰላሳ ሶስት ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት እሺ ከዛ ሰላሳ ሰባት
ከዛ ድጋሚ ሰላሳ ሰባት አ እሺ ዜሮ ዘጠኝ አርባ ሰላሳ አራት ሰላሳ ሶስት ሰላሳ ሰባት አርባ
payment ID ይነግራለሁ